Hello Hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
ገነት ነው።
አቤት ይቅርታ ከችፕችፕ ነበር የምደውለው።
እሺ።
እ፣ ቃሪያ እያዘዙ ነበር እና አንድ ሰው ይቀራል።
አዎ ሌላ ሰው ይቀላቅሎ ባኮትን fail ከማድረጉ በፊት እ፣ ያው የሚፈልግ ሰው ስላጣሁኝ ነው።
አይደለ?
አዎ
Sorry። አንድ አንድ limitation ሰው ግን እንደምንም ብለው ቢያገኙ አሪፍ ነው።
አዎ እየፈለግን ነው፣ ግን ይሞክሩ። እሺ።
ካጣሁኝ ያው refund ነው የሚደረገው።
አዎ ከታጣ ነው ለሁለቱ ብትልኩልንስ ሌላ እቃም ስላለን
እንደዛ እንኳ አይቻልም። group አይሞላማ fail ነው የሚያደርገው። ሌላው completed ሲል እዚህ system ላይ fail ሆኖ ነው የሚያሳየው። ሰው ካልሞላ እሺ ሞክራለሁ። እሺ፣ ይሞክሩ። እሺ፣ እሺ፣ እሺ።
መልካም ቀን።